Hello Hello Hello፣ ጤና ይስጥልህ።
ጤና ይስጥልሽ።
ከውዳ bicycle manufacturing ነበር የደወልኩልህ። አቤል ነህ።
አዎ አቤል ነኝ።
አዎ፣ ባለፈው ደውለህልን አውርተን ነበረ።
አዎ አዎ።
የ- የመቀሌን agent ሰጥቼክ ነበረ። አወራሃቸው?
ስልክ ስልክ ግን አላክችኝም። በምን ነው የላክሽ ስልኩ?
Okay። በቴሌግራም በቴሌግራም check አድርጋ
እስኪ እንጃ አልደረሰኝም። እንትን
ቴሌግራም ላይ check አድርግና ልደውልልክ መልሼ።
በቴሌግራም ስልክ ልከሻል?
አዎ፣ ከላኩልክ በቴሌግራም ነው ምልክልክ።
አዎ አዎ አዎ። አማን ከዚህ የሚል በኋላ ማለት ነው።
አዎ፣ እሺ እሺ። ቴንክ አልጠየቅኩትም ነበር፣ አሁን ጠይቀዋለሁ።
እሺ
እሺ